hello
ወይ
ደውለልኝ ነበር።
አዎ ደውዬልህ ነበረ። ሲካርኩት አሁን አሪፍ ነው፣ አሪፍ ሆኗል። ያችኛዋ ነገር እንዴት ነው የምትደረግልህ? እቺ የምታስቸግረው አቅም የ short code በቃ እሱን ሪፖርት አድርጌያለሁ ለሚመለከተው team እነሱ አይደለ?
ያስተካክሉታል። አዎ
እሺ። ወደፊት ግን አንዳንድ ነገር መጨመር የሚኖርብን ነገሮች ይኖራሉ። እንትንም እንዲኖረው ይገባል አይደለ?
ምን እ፣ ቋንቋ ለመቀየር የሚል አማራጭ ትችላለህ?
ሰው እሱን ስናዘጋጅ ስላናገር እሱን- አዎ፣ እሱ ሲዘጋጅ እንትን በለኝና እናስተካክለዋለን። እሱን ችግር የለው።
በቃ እሺ። አመሰግናለሁ በጣም እሺ፣ እሺ፣ እሺ፣ ቻው።